አቤት ሰላም ጤና ይስጥልን መንግስቱ
አዎ ከ We Plus ነበር የምደውለው የእኛን application አውርደው ነበር
አዎ እሺ ለአሽከርካሪነት ነበር ለተጠቃሚነት
እ ለተጠቃሚነት ነው ዝም ብዬ ያወራሁት ያው እርስዎ የተመዘገቡት ግን አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡበት ላይ ስለሆነ ነው ግልጽ የሆነ ነገር ማግኘት ያልቻሉት እሺ እዛው app store ላይ We Plus Solution user ብለው search አድርገው ሲያወርዱ ምንሰጣቸውን ከአርባ በላይ የሆኑ አገልግሎቶች የታክሲ አገልግሎት እንዲሁም ሶስት መቶ ሀምሳ በላይ game ኦች አሸናፊ የምታደርጓን referral code ም እዛው ላይ ማግኘት ይችላሉ እሺ እሺ እሺ አመሰግናለሁ መልካም የስራ አመሰግናለሁ።
ቀን ይሁንልዎት አሜን አሜን እሺ